ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ጤና ይስጥልኝ። ትናንትና የነበሩ ጨዋታዎች እንትን active አልሆኑም እስካሁን።
እሺ የትኬት ቁጥሩን ይዘዋል?
እስቲ ቆይ paste ላድርግ፣ ኮፒ ላድርግ።
በቴሌግራም ይላኩልን። የቴሌግራማችንን ቁጥር ያዙ።
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ፣ አመሰግናለሁ።
እሺ እህ